hello አቤት withdraw አዝዬ ነበረ አልገባልኝም።
እሺ አሁን የደወልክበት ቁጥር ነው የቤት ስልክ ቁጥር?
ታ ታ
መቼ ነበር ያዘዝከው?
እ፣ ዛሬ ነበር ጠዋት።
ስንት ብር ነበር?
እ፣ መቶ ነበር።
መቶ ሺ።
አ እሺ processing ላይ ስለሆነ ነው። እሺ ሀምሳ ሲሄድ ወደሚል የቴሌብር account ነው አይደለ?
አ እሺ processing ላይ ስለሆነ ነው። ቻፓዎች ጋር ነው አሁን ብሩ ያለው። እነሱ system ላይ አንዳንዴ delay ስለሚኖር ነው። እሺ እ፣ ስለዚህ እ፣ ቆን ይገባልሃል።
በቃ እሺ